ሸለኝ ድሮ ጋር እባክዎትን ልርዳው?
አብሮሽ ስለ እንትን ፈልጌ ነበረ የጸጉር የታፋ ጸጉር
የፀጉር ምን?
እንዲበቅል የሚያደርጉ okay እሺ ሁለት product ነው ያለው ፀጉር ለማሳደጊያ የሚሆን FEG የሚባል እና Minoxidil የትኛውን ነው አንተ የፈለግከው?
FEG Plus እና FEG
እኛ ጋር FEG የ FEG product ኦች በጠቅላላ እኛ ጋር የሉም።
okay FEG አዲስ product ነው ገና እስካሁን ድረስ ስለ safety ው ከእንደገና ደግሞ effective ነው ወይ ማለት በስነ ስርዓት ጸጉር ያሳድጋል ወይ እ፣ ከፍተኛ የሆነ የጎንዮሽ ጉዳት የለውም ወይ የሚለውን እስካሁን ድረስ ጥናት ተደርጎበት የምግብና መድኃኒት ምዘና ማረጋገጫ ስላልሰጠው እኛ አምጥተን እየሸጥን አይደለም እስካሁን ማለት ነው።
okay ገና እንትን አልተባለም። በደንብ ተጠንቶበት ፍቃድ የተሰጠው product አይደለም። እንደዚሁ የገባ ነው። ሰዎች እየተጠቀሙት የተወሰኑ ሰዎች ጸጉራቸው ላይ ለውጥ እያዩ ነው። አንዳንዶች ሰዎች ላይ ደግሞ የጸጉር እንትን የቆዳ መላላጥ፣ የቆዳ መጥቆር እ፣ እና ራስ ምታት ምናምን ያለባቸው ሰዎች አሉና እኛ ያው ፍቃድ የሌላቸው product ኦች ስለማንሸጥ እኛ ጋር የለም።
okay ስለዚህ ምንድን ነው ምን ማድረግ አለብኝ? የት ምን መጠቀም አለብን?
minoxidil ነው እስካሁን እኛ አሁን እንደዚህ የጸጉር መሳሳት ሲኖርበት ያው minoxidil እንዳ- ቅድም እንዳልኩ FDA እንትን ሰጥቶታል፣ ፍቃድ ሰጥቶታል የከፋ የጎንዮሽ ጉዳት ስለሌለው እሱን ነው okay።
ሰዎች እንዲጠቀሙ recommend እያደረግን ያለ ነው ማለት ነው።
okay ስለዚህ አሁን እሱን በእናንተ ጋር አገኛለሁ እንግዲህ original አለ የት ስንት ነው አካባቢ ነህ cost
እ?
cost ስንት ነው እሺ እልሃለሁ። የት አካባቢ ነህ መገናኛ
እ፣ ፊጋ መገናኛ።
ይቀርብሃል?